Hello?
ዮሐንስ አቤት። አዎ።
ዮሐንስ ነው።
እ?
አነሳለህ እንዴ? የኦስካር በርገር ከኦስካር በርገር ያስከውን ኦርደር አ ኦርደር ነው እ?
ነው
ምን አልሽኝ?
ከመርስልክ አይሰማም።
ያነሳን ብለህ አሳውቀህ ነበር። ከመርስልክ አ- አይሰራም ብለህ አሳውቀህ ነበር ዮሐንስ።
አዎ።
አነሳልህ ወይ
እ?
አንስቶልሃል ወይ? ለአንተ ነው ምልክ
እ፣ እኔ ጋር እኮ ፒዛ ነበር ነው መጀመሪያ ማሳውቄ ነበረ፣ ግን በሌላ ሰው ቦርሳ ይዤ ነበር። አሁንም
ዮሐንስ ካስተመሩ ስልክ አንስቶልሃል አላነሳልህም? ለአንተ ነው ምልህ አንስቶልኛል ኦርደሩ። አዎ አንስቶልኛል። አንስቶልኛል